እዛው ላይ ሀምሳ ሺህ ምናምን
hello hello ጤና ይስጥልን።
አብሮ ይስጥልን። በስቲ ቤት ነው የምንረዳ።
እሺ አስራ ሁለት corner under ብለህ ነው አስራ ሁለት የወጣን ነው odd ኡ ይቀነስ ነበር እና ሳይቀ- ሳይቀነስ ቀይ ያበራል እሺ cashier code ኡ ንገረኝ።
አስራ ሁለት አስራ ሁለት ሰላሳ ሰባት ሰላሳ ሰባት አስራ ዘጠኝ ሰባ ሶስት
እሺ three way ን የተጫወትከው አ
three way ማለት አቻም ካለው lost ይሆናል ማለት ነው።
ምን ካለው አቻ ከሆነ ለምሳሌ አስራ ሁለት corner ነበር ያልከዋ አ አስራ ሁለት ከወጣብህ lost ነው የሚሆነው። እሺ three way ን የተጫወትከው
እሺ ምን ምን ያለ ስሩ የኔ